ንግድ ቤት
hello፣ አቤት።
ኧረ እና ምን ቆይ ችግራችሁ ምንድን ነው?
አልገባኝም። ምን ሆኖብህ ነው አባ?
እንዴት ገ- ትላንት ገንዘብ ገንዘብ አስተላልፌ አልገባልኝም እስካሁን።
እሺ እ፣ ዛሬ ዛሬ ልካይልን ነበረ?
ኧረ ትላንት
እሺ እ፣ ስ- ቴሌግራም ላይ አውርተህን ነበር ወይ ማለቴ ነው።
አዎ፣ ማን ነው ስምህ?
አኔሱ አሚን እ?
አኔሱ አሚን
እስቲ ድጋሚ አንዴ hi ብለህ ላክልኝ። አንድ ሺህ ምናምን text ስለሆነ ያለው ከነዛ ውስጥ ማግኘት አልችልም አባ። ስለዚህ እስቲ ላክልኝ ድጋሚ hi ቤቴልኝ ብለህ ላክልኝ፣ ወይም እ?
ይሄ ብለህ- hi ብለህ ላክልኝ ቴሌግራም ላይ እዛው reply አድርገበት እና hi ብለህ ላክልኝ።
እሺ እሺ እሺ እሺ አባቴ፣ ይቅርታ በጣም